ወይ ስልስት እንዴት አመሸሽ?
ሰላም አመሸሽ?
አለ እግዚአብሔር ይመስገን ሰላም ነው።
ሰላም ነኝ፣ ሁሉ ሰላም።
አለው ከቤት ቤት ነው የምደውልሽ።
አዎ አውቄያለሁ። ምን አልሽኝ ነው? አዎ፣ እሺ እኔ የምልሽ አንድ customer አሁን እያናገረን ነበረ
እሺ።
እና እ፣ ቼባኑ የሚባል ቦታ አለ እንዴ ጅጅጋ ውስጥ?
እሺ፣ የተዘጋው ነው። አዎ፣ በቀደም የሆነ አለመግባባት መቶ የዘጋ ነው ማለት ነው።
okay የኛ shop ነው ወይስ አዎ፣ ግለሰብ የኛ shop ነው?
አዎ፣ የኛ ነው፣ የኛ shop ኣን የኛ የኛ የራሳችን ነው።
አዎ የ- okay እሺ፣ እንደዛ ከሆነ እዛ ትኬት ቆርጦ win አድርጎ ነበር እና ወደ እናንተ ይምጣ እንላከው።
እ፣ ሌላ shop ላይ መክፈት ይቻላል። ያስኬት እስከዛ ወደዛ ሂድ ምናምን ተብዬ ተመርቼ ነው እና የሚቻል ከሆነ ተቆርጭለታለሽ አንቺ ጋር እስቲ ለመቁረጥ ነው የፈለገው ወይስ አይደለም፣ win አድርጓል እኮ ያ የዛኛው shop የዚህኛው ላይ መክፈት ይቻላል ወይ ነው ምን system ስማ ያሳያል።
አይቻልም። ግን ከዚህ በፊት እንደዛ አድርጋችሁ ታውቃላችሁ?
አረ እኛ አናውቅም አናውቅም።
እስቲ ቆይ እሺ፣ እስከሚከፈት ይጠብቀን። ልጆች እያሰለጠኑ ስለሆነ ቢያንስ በዚህ ሶስት ቀን መቼ መቼ ይከፈታል?
እኔ አላወኩም። እንግዲህ ልጆቹ ይኸው ዛሬ ነው ያገኘናቸው። እነዚህ የተቀጠሉትን ልጆች ቢያንስ ቢያንስ ድርጅቱ የሚለው ሳምንት አሰልጥኑ ነው።
okay፣ ቶሎ ከ- ከገባቸው ደግሞ ሰው ወይ አምስት ቀን ወይ ስድስት ቀን ወይ አራት ቀን ሊፈጅባቸው ይችላል።
በቃ እሺ፣ እሺ ፍሬ፣ እንደዛ ከሆነ እሺ፣ በቃ አዎ እና ችግር የለውም ሲከፈት ይሰጣል።
እሺ፣ እሺ፣ እሺ እናቴ፣ እሺ፣ እሺ፣ እሺ ፍሬ፣ እሺ።
ቻው።